ሌላ hello ይሰማዎታል?
አዎ አዎ።
አቤት።
ትናንት order አድርጌ ነበረ እና እሺ በጠዋት እንዲደርስ እስከ ስድስት ሰዓት ነንና ብዬ ትናንት ታዝዤ ነበረ።
እስኪ ስልክ ቁጥር ይንገሩኝ።
ሰላሳ አምስት እሺ ስልሳ ስምንት እሺ ሰማንያ ሰማንያ ሶስት ሰማንያ አንድ ሰማንያ ሶስት ሰማንያ ሶስት አዎ
በዚህ ቁጥር ግን እያወጣልኝ አይደለም።
ምን ነው እስኪ ወይ ሌላ ቁጥር ይሰጡኛል እዛ ውስጥ ያለ እሺ አስራ ሶስት
አንድ ይቅርታ ዜሮ ዘጠኝ አስራ ሶስት እሺ ሰባ አምስት እሺ ሀምሳ ሰላሳ እሺ ስድስት ሰላሳ ስድስት ሳራ በሚለው ነው።
አዎ
okay እ ምን ነበር አሉኝ product ኡ?
አራት አይነት ነው።
እሺ አቮካዶ፣ እ ካሮት I think የአቮካዶ ማ እንትን ማ- ም- መድኃኒት ነች መድኃኒት እንት ነው በሚለው አዎ።
እሱ አልመጣም አይደለ?
እሱ እስካሁን አልተደወለልንም። የካሮቱ ግን ተደውሎልኛል። ሌላው እስካሁን አልተደወለም።
አዎ ይሄኛው ለምንድን ያልተደወለለት የሶስት ቀኑ ነው። በሀያ አምስት ነው order ያደረጉት ዛሬ ሀያ ስድስት ነው።
ምኑ
እ አቮካዶ እሱ አዎ ያኛው፣ አዎ።
ሌሎች
እሺ አንዴ ጠብቁኝ።
ድንችና
እ ድንቹን በመድኃኒት ነው አይደለ?
አዎ
እ ይሄ ለነገ ነው የሚወጣልዎት። ነገ መቀበል አይችሉም?
ኧረ ለምን ሀያ አራት ሰዓት ነው እንዴ?
አዎ ሀያ አራት ሰዓት ነው፣ ግን ዛሬ አልወጣም። I think ወይ የ- እ product እጥረት ይኖራል።
አይ ነገ እኮ በዓል ነው። ምንድን ነው?
አይገቡም ነገ?
አዎ እንዴ
እስኪ ቆይ እሺ፣ አንዴ check አድርጌ ልደውልልዎት። አሁን ከሰዓት መውጣት የሚችል ከሆነ
ከሰዓቱም የለንም እስከ ስድስት ያለው ነው እኛ ያለነው ዛሬ።
እሺ። የት ነበር location ዎት?
ልደታ ልደታ። እሺ፣ አንዴ ልደውልልዎት፣ ጠብቁኝ።